hello ሰላም ጤና ይስጥልኝ።
ሰላም ነው።
ሰላም እንዴት ነህ?
እ አሁን ደውዬ ነበረ እሺ
እ withdraw ሳረግ ትናንት ገንዘብ ቀርቶብኝ ነበር
ስንት ብር ነው ወንድሜ?
ሺ ሁለት መቶ ሺ ሁለት መቶ ብር አ በቃ ይገባላል። እሺ ትንሽ ጠብቀን።
ይገባል።
አዎ አዎ እሺ የተሰራ ነው። እሺ እሺ መልካም ቀን። እሺ መልካም ቀን አመሰግናለሁ።